ጤና ይስጥልኝ ቻፓ።
ጤና ይስጥልኝ። hello ጤና ይስጥልኝ። ቻፓ ነው?
አዎ ምን ልርዳዎት?
ቅዳሜ አንድ ሰዓት ተቃል ከቴሌ ብር ብር አስተላልፌ ነበርና
እሺ
እስካሁን አልገባልኝም።
አንዴ እሺ ጠብቁ check እናደርግሎታለን።
እሺ
ሄሎ ሄሎ አቤት።
account የሚገሩኝ ደንበኞችን
የምን account?
ወደ ምንድን ነው ወጪ ያደረጉት?
ከሁሉ ስፖርት betting ለመጫወት ከ ከቴሌብር ወደ እናንተ አስገባ። ቴሌብር ወደ እናንተ እንደተስተላለፈ ነገረችን። የእናንተ ቁጥር የሰጡኝ ቴሌብሮች ናቸው።
ገቢን ያደረጉት ወደ መጫወቻው
እ አራት መቶ አራት መቶ አስር ነው የተቆረጠው።
እሺ የተቆረጠቦትን በዜሮ ዘጠኝ ስልሳ ስልክ ቁጥራችንን ያውቁታል?
አቤት
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ
ስልሳ
አይደለም ዜሮ ስልኬ ዜሮ ዘጠኝ ሰባ ስድስት ነው።
አይደለም በሚሰጡት ስልክ ቁጥር እንደተቆረጠቦት የሚያሳየውን message እዛ ላይ ይላኩልን።
አ- አላውቀውም። ቆይ አይቼ ልስ- ልንገርሽ።
ስልክ ቁጥሩን ልንገሮትና እዛ ስልክ ቁጥር ላይ message ኡን ይልኩልናል። እኛ ደግሞ ከዚህ እናስተካክልሎታለን ማለት ነው።
እሺ ዜሮ ቀ- ዜሮ ዘጠኝ ዘጠኝ ስልሳ
ቆይ አንድ ጊዜ አንድ ጊዜ
እሺ
እሺ። ዜሮ ዘጠኝ ስልሳ
ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት አሁን text ላድርግልሽ ወደዚህ በሱ ቁጥር አው ይላኩልን።
ያ መስም የቴሌብር message ማለት ነው።
ምን አሉኝ? message ኡ ነው። አዎ እዛ ላይ ያወሩንና እኛ ሜሴጁ ነው።
የሚያስፈልገው እንጠይቆታለን። አዎ
እሺ እሺ፣ አመሰግናለሁ።
እሺ